hello ጤና ይስጥልን።
ይስጥልን።
ከቢጃ የጥሪ ማዕከል የምንደውለው ደንበኛችን እሺ ተቋረጠ። በጣም ይቅርታ።
አዎ ዘ- አይ ቁጥር ይንኩ ምናምን አለችኝ እና አዎ የወረፋ ቁጥር ልንሰጠዎት ነው። የወረፋ ቁጥር እሺ።
ነው የያዘው አስራ አምስት
እሺ አስራ አምስት አራት መቶ ሰማንያ ዘጠኝ
አራ- አራ- አስራ አምስት አራት መቶ ሰማንያ ዘጠኝ በዚህ ሶስት ቀን ውስጥ የማይደርሰዎት ከሆነ ያሳውቁን። ደንበኛችን እሺ ዘ- አስራ አምስት አራት አራት መቶ አራት መቶ ሰማንያ ዘጠኝ
ሰማንያ ዘጠኝ አዎ። እሺ ሌላ መረዳት ነገር አለ ደንበኛችን?
ኧረ ይህም ልንገር እንዳልሽኝ እኔ ትልቅ ነገር እንደተረዳሁ ነው በጣም የተቸገርኩት የሆነው እሱ ደንበኛችን በዚህ ሶስት ቀን እያቸው ነው።
እሺ እሺ ስለደወሉ እናመሰግናለን። ለአገልግሎት ያሉትን ሀሳብ ሴት ከሚሰሙ ድምጽ ባለ አስቀምጡ። መልካም ቀን